ሌላ ጤና ይስጥልኝ።
ሰላም ነው። Donkey Tube ምናምን
አዎ
አዎ፣ ስራ ምናምን ብሎ ነበረ እሸቱ እና YouTube ላይ ምናምን አይቼ ነበር የደወለው።
ቪዲዮን አይተሸዋል? ጨርሰሸዋል?
አዎ
እሺ፣ እዛው ቪዲዮ ስር link አለ፣ መመዝገቢያ link።
Okay። እሺ።
እሺ።